ዘጠና ሶስት ዜሮ ስምንት
Hello, uh, ጤና ይስጥልኝ። Hello can hear ስቴንፎርድ ከስቴንፎርድ ኪድስ ነበር የምንደውለው። send us message interested ነኝ ብለን
ከምን ነበር?
ስቴንፎርድ ኪድስ የልጆች programming robotics እና engineering program ሶሻል ሚዲያ ላይ ነው። የለ- አዎ፣
እሳት ነው ማን የሚል አካውንቲንግ እንትን ነው።
ያ የኮምፒውተር ፕሮግራሚንግ ሮቦቲክስ እና ኢንጂነሪንግ ትምህርት
እሱ ያ ነው ልጆች ቅድም የነበረ- የነበረ- የነበረ ያልኩት ኤፍቲኤስ እና እንትን ነው ብችግ አካውንቲንግ ነው።
እንትን ልጆች አሉ። ፍላጎቱ ኖረህ ነው የደወልከው?
አ- ኦንላይን ነው ከብል አድርጌው አለ
ኦንላይን አይደለም፣ in person ነው። አሁን ለጊዜው ኦንላይኑ ወደፊት ይመጣል፣ in person ነው። አንተ ኦንላይን ነው የምትፈልግ?
ምን ላይ ነበረ ግን ያደረኩት እኔ ኮምፒውተር አይመስለኝም እኮ ፌስቡክ ላይ ነው መልእክት የላክልን። ደውሉልኝ interested ነኝ ብለህ
ፌስቡክ ላይ
ያ በስህተትም ሊሆን ይችላል። እንግዲህ አንዳንዴ እነሱ ስላለው አ፣ በምን በምን እንትን ነው ምንድነው marketing ነው የምለው አሁን
እስና ማርኬቲንግ አይደለም የሆነ ባንክ አለ አሁን ህንጻ ፊት በየትኛው ነው ያለች በምንድን ነው ፊልዱ በታች በኩል ያለው የአንድ ወር የአንድ ወር ነው አይደል የአንድ ወር
አይ ቲንክ ስህተት አለው። በስተት ነው የደወልከው ወንድሜ። እሺ መልካም ቀን።